ጤና ይስጥልኝ አሪፍ ቤት አምራች ነኝ። እባክዎ ምን ልርዳው?
ጤና ይስጥልኝ የ betting site pilot mode ላይ ነው እና ከእናንተ ጋር integrate ለማድረግ ነበረ
ምን አሉን ደንበኛችን?
betting site ነበረኝ ገና pilot mode ላይ ነው ግን ከእናንተ ጋር መጀመሪያ integrate ለማድረግ ፈልጌ ነበር እና ምን ምንድን ነው require የምታደርጉት? እንዴት ነው integrate ማድረግ የምችል compliance ምናምን እንዴት ነው ብዬ ነው።
እሺ form ኡ ሞልተዋል ደንበኛችን website ላይ ገብተው አልሞላሁኝም።
ሁሉም detail እዛ ላይ አለ። form ኡን ከሞሉ በኋላ እኛ ደውለን contact የምናደርጎት ይሆናል።
okay ለ integration ኡ።
አዎ አዎ።
okay እሺ
እሺ፣ እናመሰግናለን። መልካም ቀን ይሁንልዎት።
እሺ thank